ነው?
አዎ ጤና ይስጥልኝ ቤት እንዴት አቤት አቤት ሰላም አላችሁ?
እግዚአብሔር ይመስገን እንደምን አደርክ?
እኔ እንደ አለን አለን ይመስገን።
እኔ የሚፈልገው ነገር በኦንላይን በቤቲንግ ኦንላይን ስመቁት ፈልገው ነው።
ምን አልከኝ?
አዎ ምን አልከኝ ወንድም?
እኮ በምኑ በሁሉ በሁሉ ስፖርት ማለት ነው ኮረክት ፈልገው ነው ኦንላይን ድምጽ ክርቋል ወንድም፣ ያ ድምጽ ክርቋል።
ኦንላይን በኦንላይን ቤቲንግ መኮረት ፈልገው ነበር።
እሺ
አሁን ሁሉ ለተላከ ለኩል ኮረቱ ምን አልከኝ? አሁን አዎ አሁን ምን
ቢኮ በሚቆረጠው በቁጥሩ ስንቱ ምኑ ፓስወርድ ፓስወርድ ያስፈልጋል ደግሞ ኮረቱ ሬጂስተር አድርገሃል? ቤስት ቤት ላይ ያ ቤስት ቤት ላይ ሬጂስተር አድርገሃል አይ ዘና ነው እኮ ሬጂስተር አድርግና ከዛ በኋላ መቁረጥ ትችላለህ።
እሺ